መለሰንም ጤና ይስጥልን። ተበኮም ደዛ
ዛሬ ኦርደር አድርገን ነበር እናንተ ጋር ቲማቲም፣ ሽንኩርትና ዱቄት ዱቄት ግን አልጫናችሁልን።
ቆይሻ እንዴ ልዩሉት በዚህ ቁጥር ነው ኦርደር ያደረጉት?
ይሄ ግሩፕ ሊደር አይደለም። ያኝ- በዛኛው ቁጥር ልደውልልሽ። በ- አይ በዚህ ጆይን ብለው ከተቀላቀሉም ይወጣል።
አዎ።
ሜሮን ኖት አዎ ሜሮን። አዎ ኦኬ። የውስቴና ግሩፕ ላይ ነበር።
አዎ አዎ የወስቲና group ላይ okay ዱቄት ነው የቀረው።
አዎ ዱቄት አልተጫነም። አዎ ዱቄት አዎ፣ በጣም ይቅርታ ዛሬ እየወጣ አይደለም product ኡ እና ትንሽ እጥረት ስላለ ነው። ነገ ይመጣሉታል።
ጥሩ እሺ።
ይቅርታ በጣም እሺ እሺ አመሰግናለሁ። እሺ ለምን